አራለች ባለፈው ማምሳ ነው በቃ ይሰጣ ከነጥ
ሄሎ ሄሎ፣ ሰላም ጤና ይስጠልን። ከችፕችፕ ነበር የምንደውሉት። ይቅርታ ቲማቲም አዛውን ዛሬ አልደረሰም አልተረከበና ለ- ለሰኞ ይሆንልዎት። ሎኬሽኑ ስራ ቦታ ስለሆነ
አዎ ሰኞ ይሆን በቃ ሰኞ ይመጣልዎታል። አዎ ሰኞ ይመጣ- ሰኞ ይመጣልዎታል። እሺ፣ መልካም ምሽት። እሺ እማ። እሺ